ወይ የማተዘጋ ተቋረጠ። እሺ እሺ ማን ላይ ነው የገቡት?
አላ የሚል ላይ ማን የሚል አላ ይላል። እንትን ስልኬ እሱ አይደለም ኦኬ፣ ሌላ ነው።
በዚህኛው እስቲ ስልክ ይንገሩ።
ነው ዜሮ ይንገሩ።
ዘጠኝ እሺ ሰላሳ እሺ ሰማንያ እሺ አርባ እሺ አስራ ዘጠኝ ስማትን መሰለኝ እንደዛ አደረኩት። አላ የሚል group ላይ ገባው አላም የሚለው ላይ ለመግባት ብዬ okay
የሆነ ወደ ጀሞ ምናምን ይላል address ኡ።
okay። ቲማቲም አንድ ኪሎ ነበር አይደል የገቡት?
አዎ እሺ እ፣ ለእንትኑ ልደውልና እም፣ create ላደረገው ሰው ልደውልና መውሰድ የሚችል ከሆነ product ኡን ወስዶ ብሩን እንዲመልስልዎ ታደርጋለሁኝ።
እሺ የአንድ ኪሎ።
አመሰግናለሁ።
እሺ።
እሺ አመሰግናለሁ። እሺ እሺ መልካም እሺ እሺ እሺ